ዛሬ ሀና ላክልሽም ሌላ ሌላው ወይ
ከስተምር አልፈልግም ብላለች።
የትኛው ነው?
የሊትል ቻይናውን አረ እውነት አልፈልግለች። ሳትፈርም ጥለህ ውጣ እሺ። አትፈርም።
እሺ አለች ምግቡን አ- ምግቡን አላነሳኸውም አይደል አሉት።
አ- እኮ እየሄድኩ ነበረ ገና በቃ እሺ ልመለስ?
ጭራሽ አልሄድ መሄድ አል
እ በቃ ሄደህ ፈ- አይ አትፈርም። በቃ አትሂድ ማለቴ ነው።
አልሂድ እሺ አትሂድ እሺ አና እሺ እሺ